ሄሎ
አቤት
ይሰማል?
ይሰማል? አዎ።
ጉንፋን ምን አለኝ? እሺ ስልክ እንፈልጋል ነበረ።
ምን ፈልገህ ነበረ?
የፊዚካሉን ኢንፍሬሽን ነው።
Hello
ሌላ ይሰማል?
ይሰማል? ምን አለኝ? ይቅርታ የ CT scan CT scan ተነስቶ ነበር patient እዚህ እና እ የእሱን information ፈልገን ነበረ።
መቼ ነበር የተነሳው?
አሁን ማታ ላይ እንሰራሽ አሁን ነው የተነሳው? አሁን ነው የተነሳው?
አዎ ትንሽ ቆየ። ወደ ሶስት ሰዓት ነው። ወደ ሁለት ሰዓት ምናምን አካባቢ
እ ይላክልዎታል ነው የተባሉ?
አዎ በስልክ ምናምን ተብሎ ነበረ አልተላከም እስካሁን ድረስ እና
እ ሴት ስታረግ ጋር ነው እሺ መቼ ልደውላቸው?